ሄሎ ሄሎ ጤና ይስጥልን።
አብሮ ይስጥልን። ሰላም ጤና ይስጥልን። ቤት ቤት ነው።
ሰላም ነው። ከአቤስ ቤት ከሲቢ ብር ላይ ቻባ ላይ ወደ ብር ዙሪቼ ነበረ
ከሲቢ ወደ ቻፓ። እሺ ወደ ቤት ቤት ነው።
ወደ ቤት ቤት። አዎ እሺ አዎ፣ ድረስ ያን ጊዜ እስካሁን አልገባልኝም።
እሺ የቤት ቤት ቁጥርህን ልነግረኝ ትችላለህ?
ዜሮ ዘጠኝ
እሺ ዜሮ ዘጠኝ ዜሮ ዘጠኝ እሺ
ሰማንያ ሰማንያ አርባ ሁለት ዜሮ ስድስት አርባ ሁለት ዜሮ ስድስት አንድ ይቀረዋል እኮ አባቴ፣ ሁለት digit ኦች ቀረ።
አዋ ሁለት ዜሮ ዘጠኝ ዜሮ ዘጠኝ ነው።
አሀ ዜሮ ዘጠኝ ዜሮ ዘጠኝ ነው።
አ
እሺ አንድ የመስመር ላይ ጠብቀኝ። እሺ ስንት ብር ነው አባ?
እሺ መቶ ብር ነው። ባለ- አ- ባለፈው ሐሙስ ዕለት ነበረ በሀያ ስምንት ቀን የፈንጅ በሀያ ስምንት ነበረ።
ሀያ ስምንት
አ
ዜሮ ዘጠኝ ዜሮ ዘጠኝ ሰማንያ አርባ ሁለት ዜሮ ሶስት ነው አይደለ አባት?
አ አ
አ በሀያ ስምንት አልመጣልኝም አባት። ስንት ብር ነው ያልከኝ? መቶ ብር።
አ
እሺ ቆይ አንዴ ጠብቀኝ። እሺ እሺ
ምንድን ነው ምንድን ነው የምትመልሱት? ቆይ ምንድን ነው አይታችሁታል? እስከ ዳር ይላል ከላይ ቅዱስ የሚለው ማን ነው እያናገረው ያለው?
አግል- አግል-